Hello hello አቤት እሺ አንዳለም ነህ አይደል?
አዎ ነኝ። አዎ እሺ አ- እንትኑ shop ኡ ማለት ነው እ አንድ አስር ብዙ ነው ያለክ እና specifically ንገረኝ። አንድ አስር የትኛው shop ነው? አዘዞ ይኸውልሽ።
አንድ ነው? አዘዞ አስር ነው? የትኛው ነው?
አዘ ይኸውልሽ አዘዞ ይልና አስር cashier አንድ አንዱ አለም አዘዞ ነው የሚል name ኡ ማለት ነው። user name ኡ አንዱ አለም አዘዞ ይልና በቃ አዎ፣ አሁን ተግባባን። እሺ ከዛ cashier አንድ።
ደግሞ አዛ ደግሞ አስራ አንድ ደግሞ አብሮ
cashier አንድ already unlocked ነው። መጀመሪያም unlocked ሆኗል። ጽፈህልን ነበር ቴሌግራም ላይ እንዴ?
አይ አደውዬ ነው እንጂ አሁን እኮ እየሰሩ ነበረ። lock ብሎባቸው እኮ ነው እየሰሩ ነበር ልጆችና አጋጣሚ cashier ኦቹ አዎ እዚህ ላይ አይ already unlocked ነው። አስራ አንድም ከአስራ አንድ ነው አይደለ?
አ አዎ unlocked ነው። locked የሆነ የለም። እሺ ወይ AnyDesk ላክልንና እናስተካክልልህ። ወይ እሺ በቃ እሺ እሺ ቴሌግራም ላይ ጻፍ።
እሺ